ስብሐተ ነግህ በሚቆምበት ጊዜ ቅድሚያ ሙሉ ውዳሴ ማርያም አንቀጸ ብርሃን አድርስ እዝል በጎል ሰከበ በአጽርቅት ተጠብለለ ውስተ ማኅፀነ ድንግል አደረ ዮም ተወልደ እግዚእ ወመድን ቤዛ